ገንዘብ እንጠብቃለን።
ሄሎ ጤና ይስጥልን ከቢጃ ኢትዮጵያ ነው የምደውለው። አሁን ደውሎ Hello።
ነበር። እንደምን ናችሁ? ከቢጃ ኢትዮጵያ ነው የደወልኩት። ይሰማል? መስመር ላይ አሉ?
Message sent.